ሄሎ ሄሎ ሄሎ ሲስተር ሰላም ጤና ይስጥልኝ። ካፕቴን ሰላም ሰላም።
ይስጥልኝ።
እንትን ባለፈው ሪፖርት አድርጌ ነበር እስካሁን ምንም ምን ነበረ?
እንትኑ ነው የትራንዚት ነው ከ CBE ወደ ቻፓ ስልክ ከ CBE ከ CBE ወጥቷል፣ ግን እንትኔ ላይ አልገባም ብዬ እንትኑ ገስት ቤቱ ላይ ማለት ነው እሺ የቤት ቤት ቁጥር ንገረኝ።
ዜሮ ዘጠኝ ዘጠኝ ሰማንያ ሁለት ሀያ ሶስት ዜሮ አራት
እሺ አንዴ ጠብቀኝ። መቼ ነው exact ቀኑ? መቼ ነው ትክክለኛ ቀኑ?
ቀኑ ሮብ ሮብ ቀን ውለን ማታው ወደ ዘጠኝ ሰዓት አካባቢ ማለት ነው September twenty seven ማለት ነው
መቼ?
September twenty seven እሺ
እንትን ማታ እንትን ነበረ ማለት ነው ማታ ዘጠኝ ሰዓት አካባቢ ማለት ነው ሮብ ደም ቀኑ ማታ ነው
እሺ አንዴ ጠብቀኝ። ወ- deposit አድርገህ ነው አይደለ?
አዎ deposit አድርጌ እሺ ስልሳ ብሩ ከ account ኤ ላይ ተነስቷል
እሺ ግን ቤት ቤቱ ላይ አልወጣልኝም ማለት ነው። ያ ቀን በቻፓ ነበረ በሁለተኛው ማለት ነው።
እሺ ስንት ብር ነው? ስልሳ ብር።
አዎ።
process ላይ ነው ያለው። እስኪ ለቻፓዎች ደውልላቸው። inform አድርገናቸው ነበረ።
እም?
ለቻፓዎች ደውልላቸው እስኪ እነሱ- በምኑ ነው የምደ- እነሱ በምኑ- ጋር ነው ያላቸው።
በምኑ ነው የምደውለው?
ስልክ ልንገርህ እ?
ስልክ ልንገርህና ደውልላቸው።
እሺ እስኪ ንገረኝ።
ዜሮ ዘጠኝ እሺ ስልሳ ስልሳ
ሰባ ሁለት ሰባ ሁለት እሺ አርባ ሁለት
አርባ ሁለት ሰባ ሁለት ሰባ ሁለት አዎ እሺ እናንተ አስተላልፋችኋል አይደለ?
እኛ አስተላልፈናል።
እሺ እሺ፣ ስለደወሉ እናመሰግናለን።
እሺ፣ እሺ